voyez. ሄሎ ወይ ይኸው አለን። እ ምን አሁን መሄድ እንችላለን።
እኮ እሺ፣ ቆይ ይምጡ አንዴ ነዳጅ ልግዳና እ እ የተመደቡት ሰዎች እ ያለኛውን ቦታ አለ እ ያለኛውን ቦታ አለ
አይ ብዙም የለም፣ ግን እንዲ ጋቢና እንድትሆኝ ያደርጋል።
እኮ እኔ ጋቢና ሆንና ከዛ ወርድላችኋለሁ። እዛ አዎ አዎ፣ ግን ቶሎ በላ በእናትህ በእግዚአብሔር እሺ አይሚዬ፣ አሁን በዚህ ስራ ላይ እንትን አትበይ።
ምን እሺ ብያለሁ፣ በቃ
እሺ፣ አፍጥነዋ። እሺ፣ እሺ። ይኸው መጥቷል። እንደውም እንትን ልበል ቶሎ በል ወረዳ ቤት ዛሬ የሆነ ሰ-